አቤት።
ጤና ይስጥልኝ።
አቤት ነው።
አቶ ወንድማገኝ ነዎት?
አዎ እሺ ደንበኛችን የ screenshot የላክሉን ሁሉም አልገባለትም ወይስ ቀይ ቀይ የበራበትን ያልገባለት?
አይ ውስጥ ውስጥ አለ ያልሽኝን እኮ ነው ላክ ያልሽኝን ነው screenshot አድርጌ ላኩልሽ። ያልገባ አለ በዛው እንድታይልኝ ነው። ያልገባ ብዙ አለ ያለ እኮ ያልገባለት የትኛው የትኛው እንደሆነ ያውቁታል?
ምን እኔ እያጠ- ይጠፍብኛል እኮ ስሪ ውስጥ የነበረ- የነበረው ነው የጠፋብኝ። እናት ቀይ ቀዩም አልገባልኝም። ያው ስምንት መቶ ሀምሳ ብር ምናምን ብዙ ብር እኮ ነው እኮ እኔ ይህ ለዳሽ ቤቲንግ እኮ አመልክቼ አመልክቼ ስልችት ሲለኝ እኮ ነው ስደውል የእናንተን ቁጥር ይስል
እሺ ደንበኛችን በኛ በኩል ለማየት እንሞክራለን። አይተን ስንጨርስ እናሳውቆታለን።
እሺ